እንደው ጤና ይስጥልኝ ቃል ኪዳን ነኝ ከቢስቤት ምን ልርዳው?
ጤና ሰላም ነው?
ሰላም ምን ልርዳው?
አንዱን ወጪ አዝዤ አልገባልኝ በቻፓ ዛሬ የመቼ ነው?
ዛሬ ዛሬ
እሺ ስንት ብር ነው?
ዘጠኝ ሺህ ነበረች እና እሺ በስልክ ቁጥር ነው?
እሺ ዜሮ ዘጠኝ ሰላሳ ሁለት ነው እሺ
አስር እሺ ዜሮ ስምንት ሰማንያ ሁለት
እሺ አንዴ መስመር ላይ ዘብኝ
እሺ
እሺ hello ወይ እሺ ወደ ወደ account ይመለስና በሳንቲም ፔይ ይሞክሩታል እሱ ስለሚሰጠኝ
okay okay እንደዛ ላድርግ አዎ አሁን confirm ካደረግኩለት process ላይ ነው የሚሆንቦት በቻፓ ከሆነ እሺ ስለዚህ ሊመለስና ድጋሚ ይዘዙትና ከዛ መልሶ ይደውልኝ እሺ እሺ በሳንቲም ፔይ ያድርጉትና አሁን ተመልሷል ወደ account ኡ እሺ እሺ እሺ እሺ መልካም ቀን